ሄሎ
ሄሎ ሰላም ጤና ይስጥልን ዚዳን ከ WePlus ነበር የምደውለው የእኛን application አውርደው ነበር አዎ ለተጠቃሚነት ነው አሽከርካሪነት ነበር
እ ለአሽከርካሪነት ነው ለተጠቃሚነት ነበር
አዎ
ለምን ነበር ያወሩት አሽከርካሪ ኖት ወይስ ተጠቃሚ ለመሆን ነበር ጠቃሚ ደግሞ እሺ አሁን እርስዎ ግን የተመዘገቡት አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ ተጠቃሚ ከሆኑ WePlus solution user የምትላለች እሷን ነው አውርዶ መጠቀም የሚገባዎት የምንሰጣቸውን አገልግሎቶች ማግኘት አሸናፊ የሚያደርገውን referral code ለማግኘት WePlus solution user የምትላለች እሷን አውርዶ እንዲጠቀሙ ነው እሺ እሺ አመሰግናለሁ መልካም ቀን ይሁንልዎት
እሺ